Hello. አዎ፣ ስልኩን ቆረጠ። የት ነው የምትላከው? አልፈናት።
Okay ይቅርታ፣ እኔም ሳልደውልልህ። እሺ እሺ፣ የት
አሁን የላኩልክ ወደ ቻፓ ነው የላኩልክ። እሺ ምክንያቱም ቻፓ አይደለም፣ ቻፓ አይደለም። CBE ብሎ ላኪልኝ። አስመልስ በናት እኮ ኤና አባ CBE ወደ CBE የተላከው በማን አማካኝነት ነው? በቻፓ አማካኝነት ነው አይደለ? ወደ CBE የላከው
አዎ፣ CBE ብር deposit አደረግ። አዎ ገባኝ። ስለዚህ system ኡ ትንሽ ያስቸገረው በ CBE እና በቻፓ በኩል ስለሆነ system ኡ እስከሚስተካከል ድረስ ትንሽ ትታገሰናለህ። እሺ
እስከ መቼ ይቆያል? በናት አሁን ግልጽ ነገር ነው የምትፈልገው?
እሱን እኔ አላቅም ወንድሜ፣ እሱን አላቅም። ግን አሁን አሁን ልኬልሃለሁ የት ነው የምትላከው? አልኩት ቻፓ ነው ቻፓ ነው የላኩልክ። ከዛ ቻፓ በቃ እየው፣ የት እየው፣ ቻፓ ቻፓ ስልካቸውን ልስጥክ፣ ያ የቻፓን ስልክ ልስጥክ።
የቻፓ ስልክ አለኝ፣ ግን ዱ የት ነው የሚያወቀው? አልኩት ባላንስ እሱ ወደ አንተ ነዋ የሚገባልክ ወንድሜ።
ወላ
ዲፖዚት ያረከው ወዴት ነው? ወዴት አካውንት ነው ይሄ ልንገርህ? ወዴት ይሄ እንደሆነ?
አዎ አዎ፣ ይሄ ቁጥር ነው መጨረሻ ወደ ዘጠና ቤስት ሰባት ቤት- ወደ ቤስት ቤት ነው ወደ ፔስት ቤት ነው የሚገባው እኮ።
አህመድ መሐመድ አይደለ? አህማቶ አዎ አዎ፣ አህመድ መሐመድ አዎ አዎ፣ በቃ ስለዚህ ወደዚህ ይገባላል። ግን ትንሽ ታገሰን system እስኪስተካከል። እሺ ወንድሜ።
እሺ ቻፓ ሲገባ ስንት ነው የሚቆየው? እ፣ ብዙ ሰዓት ነው የሚቆየው?
አዎ፣ እኛ እኛ እሱን አላወቅንም፣ ግን እስከ ነገ ምናምን ታገሰን። እሺ ይስተካከላል።
እሺ እሺ። አሁን ደግሞ አሁን ደግሞ ያው አሁን ደግሞ እንትን ትንሽ ብር deposit ይፈልገ ነበረ። CBE ብሩ የለም። እንትኑ game ኡ ፔስት ቤት አስወጣችሁ።
አዎ፣ በ CBE ብቻ ነው ትንሽ እሱ system ኡ እንትን እስከ ነገ ድረ- ከነገ በኋላ ይስተካከላል። ግን እስከ ድረስ በሌሎች እኮ አማራጮች መጠቀም ትችላለህ ወንድሜ።
ምንድነው? እሺ
በአቢሲኒያ በፈለግከው በፈለግከው እንትን ማለት ትችላለህ።
አዎ ኦፕሽን አለ።
የለም፣ account የለም። ሌሎች በእናትሽ እንደዛ okay፣ ነበር።
የለም በቃ እስከ ነገ አዎ።
ድረስ እስከ ነገ ድረስ ትንሽ ታገሰን። እሺ እሺ እሺ፣ እሺ መልካም ምሽት።
እሺ ቻው።
እሺ ባይ።